ሄሎ
ሄሎ አቤት፣ እም፣ ጤና ይስጥልን።
አብሮ ይስጥልኝ።
ከ WePlus Solution ነው የምደውለው።
እሺ እም፣ እንትን application አችን ላይ ተመዝግበው ነበር አይደል?
ምን
application አችን ላይ ተመዝግባችሁ ነበር። system ላይ ነው ያገኘሁት ስማችሁን።
OK፣ ምንድን ነበረ ነው ያልሽኝ?
online marketing ነገር ነው
OK፣ እሺ፣ እም፣ እና system ላይ የሚሞሉ አንዳንድ ጥያቄዎችን እየጠየቅኩኝ ነበር። መጠየቅ እችላለሁ?
አዎ። ግን አሁን ቀድሬት ጥሩ ቦታ ላይ ያለው ስለዚህ
እሺ፣ አመሰግናለሁ።